hello ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው እግዚአብሔር ቺፕ ቺፕ ደንበኛ ነበርኩኝ እና ወደ ቡራዩ ምናምን ታመጣላችሁ እንዴ?
ቡራዩ አዎ።
እ፣ ወደዛ እንኳን አይመጣም፣ ራቅ ያለ ነው ትንሽ።
እስከ የት ድረስ ነው? በዚህ በኩል እስከ አስኮ ምናምን ይመጣል።
እስከ አስኮ አካባቢ አዎ፣ እስከዛ ሊመጣ ይችልሎታል።
አሀ፣ እሺ፣ እሺ፣ አመሰግናለሁ።
እሺ፣ እሺ፣ መልካም